ሰላም ጤና ይስጥልን ቤት ቤት ነው የምንረዳው።
ሰላም ነሽ?
ሰላም
አቦ ማታ ዲብሶ ዲብ ብር ከቴሌ ብር ላይ
እሺ
ተቆርጦብኝ ነበርና እስካሁን አልመጣልኝም።
መሴጁን ቴሌግራም ላይ ልካሄልና አዎ ማን ልበል የቴሌግራም ስምህን?
በያን
ምን አልከኝ?
በያን በያን አዎ። የቴሌግራም ስሙን ነው?
አዎ
አዎ ግን በያን የሚል የለም። እስቲ hi በለኝ ከላይ አገኘው።
አይ ቅድም እንደዛ ብያቸዋለሁ።
አዎ ግን በጣም የለም ብዙ ሰው ስለሆነ የምናናግረው ይደራረባል። ለዛ ነው hi በለኝ።
እሺ።
አሁን ከላይ ስለማገኘው መልስልሃለሁ።
ኦኬ አሁን ያው ሀይ አሁን ታለው እም